hello ጤና ይስጥልኝ።
እንትን ገንዘብ ከትቼበት ነበርና እሺ ገስት ቤት ላይ ማለት ነው። እንትን ለማውጣት እምቢ አለኝ።
ምን ብር አስገብተህ ለማውጣት አዎ ብር አሁን እኔ ያስገባኸው አስገብተህ አ- withdraw ነው ወይስ ተጫውተህበታል?
እ፣ ትንሽ ተጫውቼ
አ ማለት ለ- deposit የተደረገ ብር ወዲያው ያወጣል
እና መቼ ነው የሚወጣው?
የተወሰነ የተወሰነ መጫወት አለብህ እና እንዴት?
እንዲወጣልህ ማለት በቃ deposit አድርገህ withdraw ማድረግ አይቻልም። ይሄ የ betting ህግ ነው እኮ።
እ፣ እና ምን ማድረግ ነው የምችለው? ማለት ከነ betting ኡን ለማቆም ነበርና ገባኝ። አንድ ይወጣል